hello ጤና ይስጥልኝ ኢንቨስት ቤት
cashier ኮድ ልንገረው አንድ እሺ ይቻላል አስራ ሶስት
አስራ ሶስት ሀያ ሁለት
ሀያ ሁለት ስንት ሰባ ዘጠኝ ሰባ ዘጠኝ ሀምሳ ስምንት
ሁለት ጨዋታ ልወስዳለሁ እሺ
የምትነግረኝ ልወስዱ ቤንጋሉሩ ከኖርዝ ኢስት ዩናይትድ የሚለውና ኬፕታውን ሲቲ ከማሜሎዲ ሰንዳውንስ
እሺ